ሌላ
አቤት ሰላም ጤና ይስጥልን ቴሌቪዥን
አቤት ጥልን አስራ አምስት ብር መሆልቻ በዚህኛው ቁጥር ተወስዶ
እስቲ እኮ የቴሌቪዥን ደንበኛ ስለሆኑ በየቀኑ ትኬት ይገባሉታል
እ
የቴሌቪዥን ደንበኛ ሲሆኑ
አይ ደንበኝነቱን ማቋረጥ ፈልጌ እፈልጋለሁ እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ
ስድስት ቁጥር ላይ አዎ ኮከብ ስምንት ስንት
ኮከብ ዘጠኝ ሰማንያ አምስት
እሺ እናመሰግናለን እሺ ምንም አይደል እሺ